hello
hello፣ አቤት ሳሙኤል እንዴት ነህ?
አለሁ ሰላም ነው?
እግዚአብሔር ይመስገን እ፣ ከቤት ቤት ነው።
እሺ እ፣ ምንድን ነው ያስቸገረ? ፕሪንተር ብቻ ነው game ኡ ከፍቷል?
አይ game ኡም አይሰራም game ኡም cashier ም አልተጫነም game ኡም የተጫነው በትክክል አልሰራም ምንና ምን printer- ነበር የተጫነልህ?
እ? እ?
ምንና ምን ነበር የተጫነልህ?
እ፣ እንትኑ Keno ተጭኖ ነበር ግን እሺ፣ እ፣ በትክክል አይሰራም እሱ እንደገና ኬኖና የሚጫነው- ስፒድ ነው ወይስ ኬኖ ብቻ ነው?
ኬኖና ስፒን ሁለቱ ነው ልክ ያለው እኮ እንትን ላይ ቴሌግራም ላይ እሺ፣ የኬኖ ፕሪንተር እና- ድራይቨሩ ጫንከው?
አ ፕሪንተር ድራይቨር ቢትማን ሁሉ እንጭነናል አስተካክለናል እናንተ በቃ እሺ፣ ካሸሪውና እንትን ጌሙ ብቻ እናድርገው።
ነው ጌሙን አንድ ኮምፒውተር ላይ እንጫነውና እ፣ ሌላ ካሸር ከፈለግ ሌላ ዲስክቶፕ ላይ መጠቀም ትችላለህ። የተለያየ እንትን ነው ዲስክቶፕ ላይ ያልሽ። አሁን- አሁን ከምንድነው ይሰ- ስንት ዲስፕሌይ አሁን ነው ይሰራ- ያለህ?
አሁን የሰራ ነው ሴታፕ ሁለት ሲስተም ነው ሁለት system ነው አንድ አንደኛው ኮምፒውተር ላይ game እና አንድ cashier ብቻ ነው አንደኛው ኮምፒውተር ላይ ደግሞ አንድ game እና አንድ cashier ብቻ ነው እንደዛ እንዲሆን ፈልገህ ነው?
አዎ ሁለት display ነው ያለህ?
አዎ ሁለት display ነው ሁለት ቲቪ ነው?
አዎ ሁለት ቲቪ ነው ሁለት ሰላሳ ሀያ system unit ነው so አንደኛው ላይ screen ነው አንደኛው ላይ screen ከዛ እዛው ላይ cashier ማለት ነው extend አድርገን ነው display ው ማለት ነው ትችላለህ። ዲስ በአንዱም ተጭኖ ግን እንትን display ን extend ማድረግ ትችላለህ።
አዎ እንደዛ ነበር የፈለኩት እንደዛ አድርግልኝ እሺ
ይሄንን አድርገን